Hello ሰላም ነው።
እግዚአብሔር ይመስገን አባቴ።
እንትን information ለመጠየቅ ነበረ።
እሺ ጠይቀኝ።
የታክሲ ማህበሩ የእነሱን አድራሻ ስልክ ካላችሁ የምን
የታክሲ ማህበሩ አለ አይደል?
ታክሲ የታክሲ
አዎ የታክሲዎቹ ማህበር ታክሲ የሚለው አስመጪዎቹ አለ አይደል?
ስማቸው ምንድን ነው? ታክሲ ኤ ታክሲ ደራሽ አሉ ማለት ነው። ወደ ወይዘ
ዘጠና ሰባት አስራ ሰባት እ
ዘጠና ሰባት ዘጠና ዘጠና አስራ ሰባት ዘጠና